ናቸው። Hello ሰላም፣ እንዴት
ደህና እግዚአብሔር ይመስገን። ለመማር ፈልጌ ነበረ።
አሜን። እግዚአብሔር ይመስገን። በል ይቅርታ
እ
ማን ልበል ኤደን ዮሐንስ ሄሎ ኤደን ማን ያባት ዮሐንስ ዋጋው ስንት ነው?
ምክንያት ሄደን መጀመሪያ እርዳታ ልምላና እናሻለን። ዜሮ ዘጠኝ
እ ምናሽ ስልክ
ዜሮ ዘጠኝ ዘጠኝ አስራ ሁለት
አስራ ሁለት ዜሮ አራት
አራት ሰላሳ
ሰላሳ ሀያ አምስት
ማስታወቂያው ምን ላይ ያየሽው? ሄደን
እሸቱ ላይ
አድራሻ የት?
ቦሌ ቡልቡላ
በኦንላይን ነው በአካል መማር የምትፈልጊው? ኤደን
እ በኦንላይን ነው በአካል መማር የምትፈልጊው? ስማ
በ online
online እሺ። ኮርስ ስንት ብር ኮርስ ነው? በሶስት ምናሽ ኮርስ ስድስት ወር ኮርስ የሶስት ወር ኮርስ ነው።
እሺ
ተከታታይ ቀናቶች ኮሜዲያን እሸቱ የሚያስተምራቸው ቪዲዮ በ link እንልክሎታለን።
እ እሱ ከከፈቱ አይሰማም።
እ ዝናብ እየዘነበ ስለሆነ አይሰማም። እዛ ላይ
አሁንስ አሁን ይሰማል።
ሶስት ተከታታይ ቀናቶች እኛ ቪዲዮ እንልካለን።
እሺ ዋጋውስ
credit hour ነው የምናስተምረው። የአንድ credit hour ዋጋ ሰባት መቶ ሀምሳ ነው እስከ ነገ ስድስት ሰዓት ግን ስትመዘገቡ አስር ሺህ ነው ክፍያው። ከነገ ስድስት ሰዓት አስራ አምስት ሺህ ነው የሚከፍለው።